Hello ሰላም ጤና ይስጥልኝ በስቱ ቤት
ሰላም እህቴ፣ እ ውጤት ለማወቅ ፈልጌ ነበረ።
ንገረኝ cashier code ኡን ችግር የለውም መቶ ሰላሳ ሶስት እሺ
ሰማንያ እህ ዜሮ ስምንት እህ ሶስት
እሺ ያው አብረቼ ይልሃለሁ ያው እሺ እ ሎስት ነው ሎስት ነው።
አዎ በማን የወደቀው?
ኦኬ ቆይ ልንገርህ እሺ በክለብ በርገር ክሎብ ብሮጅ። እሺ አንድ እኮ ቦነስ አለው ይስ ነው አይ ቶታል ውዱ እንትን አ- ከሀያ በታች ስለሆነ ነው እሺ ሎስት የሆነ አ፣ በአንድ ላይ የወደቀው ማለት ነው።
አዎ አዎ እሺ አንዴ አሳይኝ እስኪ ደግሞ ሌላ ልንገርሽ። መቶ ሰላሳ ሶስት እህ
ሰማንያ ስድስት እህ ሀያ ሁለት
በቃ
ሀያ ነው ሀያ ሀያ እና ሁለት ማለት ነው።
Okay እሺ ይሄም እንደዛው lost ነው ይሄ በሶስት ነው የወደቀው እሺ በሶስት ነው የወደቀው። እሺ Okay። እሺ thank you ቀን እሺ እሺ